Hello ጤና ይስጥልን ቺፕ ሄሎ
ሄሎ ሄሎ አመስገን ሰላም
Okay እንትን ቺፕ ላይ group create አድርገን ነበር ነው
እሺ
ከዛ በኋላ join ለማድረግ እና የተለየ ይቅርታ ደንበኛችን ትንሽ ድምፅ ራቀብኝ
እንትን join ለማድረግ እና ከዛ በኋላ ደግሞ product ኡን እንትን ለማለት ተጨማሪ product ኦችን add ለማድረግ እንዴት ነው የምናደርገው ብዬ ነበር።
ለእያንዳንዱ product እንደ አዲስ ነው create የሚያደርጉት አሁን ለምሳሌ እርሶ እ፣ ድንች አድርግ አደለ እም፣ እም፣ አሁን ድንች አድርግ ደርሷል አይደለ? ላይ እያሳየኝ ነው በዚህ ስልክ ቁጥር አዎ፣ በላይ ማለት ነው እና ይሄንን ለሁለት ሰው እ፣ የእርሱ link ኡን share ያደርጓቸዋል እነሱ እኮ- ሁለቱ ሰዎች join ይላሉ
አሁን ከዛ እኔ በዛ በ- መሰረት product ኡ- ክፍያውን ያ እ?
አሁን በሌላ ስልክ ነው።
ምን አሉኝ
በሌላ ስልክ join በማድረግ ስልክ ሄሎ ሄሎ?
ሄሎ